ሄሎ ሄሎ ጤና ይስጥልኝ።
እሺ አ- አሁን ደውዬልሽ ነበር upgrade ኡን እሺ ሪፖርት አደረግሽልኝ እስካሁን አልተስተካከለም
ማን ነው ስም?
አብድ አብዱልከሪም
ስልክ ንገረኝ እስቲ።
ዜሮ ዘጠኝ ሀምሳ አራት
ቴሌግራም ላይ ልከልናል።
አዎ ቀን ጠዋት ጀምሬ ነው ከላከው የላከው አዎ አዎ አዎ ተደርጎ ትንሽ ጠብቀን እሺ። ሀምሳ አራት አስራ ሁለት ሰላሳ አንድ ሰላሳ አንድ አ- አዎ አዎ በቃ ማታ ሆኗል።
ጀምሬ ነው ሪፖርት ራሱ ያደረግኩ እኮ ይገርምሻል እ- እሺ እሺ ጠዋትም ልከናል።
ዳኒን አውርቼው ይስተካከላል ከሰላሳ ደቂቃ በኋላ ላይ ሶስት ሰዓት ላይ አውርቼው አዎ ምንም ነገር እዛው ትንሽ ስቀመጥ ነው ጠብቀን እሺ። በጣም ይቅርታ።
አዎ ደግሞ መሸ ኃላፊው ወጣ እንዳትሉ አይ አንልም አንልም እሺ እሺ